hello
እማ confirm ብሎ confirm ብሎ ቀርቶብኝ ነበር።
እሺ ስንት ብር ነበረ?
አን- አን- አንድ አንድ ሺ ስንት አባ መሰለሽ? አንድ ሺ አለ አራት ሺ አንድ እሺ።
ሺ አንድ ሺ ሁለት ሺ ሁለት መቶ አንድ ሺ ሀምሳ አዎ ደምሬ ልንገርሽ አይ ችግር የለውም። መቼ ነበር ያረከው?
ትላንት ሌሊት
እሺ check ላድርግልሽ፣ ጠብቀኝ።
አይ
ቴሌብር ቁጥር 941 32 25 85 ነው።
አዎ
እሺ ኮንፊርም ያደረኩልህ ነው። እሺ የገባለ ነው።
አዎ
በቃ አሁን ሁሉም ገብቶላል። እሺ ቼክ አድርገው።
አይ እሺ መልካም ቀን።